ስፖርት ነው እባክዎ ምን ልርዳው?
እንትን ነበረ አንድ ID number ያዝልኝና ዘጠኝ ዘጠኝ ሀምሳ ሰባት
ሀምሳ ሰባት
ሰላሳ
ሰላሳ
አስራ አራት ዘጠና አምስት
አስራ አራት ዘጠና አምስት ዘጠና አምስት ሙሉ አዎ።
አይደለም ይሄ
ዘ- ዘጠኝ ዘጠኝ
ከመጀመሪያው ሁለት።
ይንገሩኝ።
አዎ ዘጠኝ ዘጠኝ
ከመጀመሪያው ደንበኛችን
እሺ እሺ check አድርጌ መልስ የትኬት ቁጥር ነው አይደለ?
አዎ ID number ትኬት ID እኮ ልክ አይደለም
አይዲ የትኬት ID number
እኮ የያዙና ይደውሉ።
እሺ እሺ